መሰረት መቀስ አሉ።
ሄሎ ሄሎ ወይ መሰረት ነኝ።
አርባ ስድስት ሰላሳ ዘጠኝ
አርባ ስድስት ሰላሳ ዘጠኝ ነው ነበር።
ኪሎ ሜትሩን ቼክ አድርጊልኝ። ይኸው ታዘጊ ሄሎ
አርባ ስድስት ሰላሳ ዘጠኝ
እ እ አርባ ስድስት ሰላሳ ዘጠኝ
እኮ ሰምቼዋለሁ።
እኮ አንተን ዲሊቨሪ አይልሃለሁ እኮ ኪሎ ሜትሩን check እኮ አይልሃለሁ። እሺ አልኩ ሰምቼዋለሁ። እሺ ብያለሁ እኮ ሰምቼዋለሁ። ስምህ ማን ነው?
ያብስራ
የአብስራ ሰምቼዋለሁ። እሺ pin ኑን እይልኝ አይደለ ያልከኝ? እሺ አይልሃለሁ።
አይ ኪሎ ሜትሩን check ለማድረግ ነው። እዚህ ጋር የሚያሳየኝ ማለት ደውይልኝ። እሺ እዚህ ጋር የሚያሳየኝ ማለት ነው እ ዘጠኝ ነጥብ ምናምን ያሳየኝ። እዚህ ጋር ደግሞ እናንተ ደግሞ እያሰባችሁልኝ ያላችሁ ደግሞ ማለት ነው ሰባ አምስት ብር ብቻ ነው።
የአብስራ check ይደረግና እንትን እነግርሃለሁ እነግርሃለሁ። አይሻልም? ሰምቼዋለሁ። እሺ ብያለሁ እኮ በቃ እሺ